አቤት በንግድ ባንክ ነው የቆረጥከው?
አ ንግድ ባንክ እኮ እንደባለፈው ስ- አሁን የባለፈው የቆረጥክበት ስሙ ምናምን እ።
ያመጡ አለሚቱ አንበሴ ከአዲስ አበባ ጅጅጋ ብሎ ሲስተም ላይ ያመጣልናል ማለት ነው።
እሺ እና የመረጥ- አሁን እንደ አዲስ ጎን
እንደ ያለው አዲስ ልምላ
እ፣ አ ጎልደን ባስ ነው የመረጥኩት የመረጥከው ግን እዚህ ላይ አሁን ሲስተሙ ላይ አልመጣልኝ።
እና እንደ አዲስ ልምላ ወይስ ምንድን ነው?
እንደ አዲስ ከተማ ወይ ልጠይቅልህና ተተላለፍ ዶክተሯል ምን አልሽኝ? ምን አልሽኝ?
እንደ አዲስ መቻል ከሆነ ልጠይቅልህ።
እሺ ቼክ አድርግልኝና ደውልልኝ።
እሺ